ሄሎ ጤና ይስጥልን።
ጤና ይስጥልን። ችብችብ አዎ ችግር የለም።
ይቅርታ አጭር እንትናችሁ እምቢ ብሎኝ ነው። ጋርሊክ ትናንትና ማታ ትናንትና ነበረ አራት ሰዓት ሆኖ አራት ሰው ሆኖ አንድ ሰው ጎሎብኝ ነበረ።
እሺ
ዛሬ በጠዋት ሞልታ ነበረ እና ክሬት ያደረኩት እኔ ነኝ። አንድ ላይ ሌላ ትእዛዝ አለ ይመጣልናል ዛሬ ነገ አይ bye ዛሬ ዛሬ ጧት አይደል complete ይሆናሉ።
አዎ ስለዚህ ለነገ ነው ይመጣሉት። የት ነበር ሎኬሽኑ?
ሎኬሽኑ ቸርቸር መልካ ህንፃ ነበረ።
ስለዚህ ነገ ቢሮ አይገቡም አይደለ?
ነገ ቢሮ አንገባም። ዛሬ ደግሞ የሚመጣልን ቲማቲም ምናምን ሞልተናል። ትናንትና complete ሆኖ ነበረ። ዛሬ ስለሚመጣልን አንድ ላይ ይመጣልን ብዬ ነው።
እ ዛሬ ነዋ complete ያሉት። ስለዚህ በቃ ለተነገ ወዲያ ነው ይሄንን የምንልክሎት garlic ኩን።
okay አይቻልም ማለት ነው።
አዎ ምክንያቱም አሁን ዛሬ ነው complete የሆነው።
በጠዋት ነው በጠዋት አዎ ስለዛ ነገ ደግሞ ቢሮ ስለማይገቡ ዝግ ስለሆነ እኛም ስለማንሰራ ለተነገ ወዲያ ነው የምንልክሎት።
በቃ ዛሬ የትና- የትናንትና የተሟላው ዛሬ ይመጣል ማለት ነው።
ይመጣሉ አሁን እነሱ ይመጣሉ። ይሄ garlic ኩ ነው የማይመጣው።
በቃ እሺ ከተቻለ ብዬ ነው። እሺ እሺ እናመሰግናለን። መልካም ቀን።